ሄሎ ሄሎ ሰላም ጤና ይስጥልን ቤት
አዎ
እሺ ምን ልርዳ
account ነበር message ያልመጣልንም ምን withdraw ነው
አይ እንደ አዲስ ለመክፈት
እሺ Best Bet dot bet በሚል link ነው የገባው
እ Best Bet dot bet ብላ ነው የገባው website አለ Best Bet ብዬ ነው search አድርግቼ ነው የገባሁት።
Best Bet ብቻ ሳይሆን Best Bet dot bet ብለ እ ግባና እ
ከዛ እዛ ላይ ታገኘዋለህ
ከዛን እንዴት ነው የምንከፍተው?
ከዛ register ምትለዋን ትን- ትነካትና እ
ከዛ ስልክን ዘጠኝ ብለህ ትጀምራለህ እ
ከዛ password ህን ደግሞ ካፒታል እ።
letter small letter እ symbol እ እና ቁጥ symbol ምልክት አለው አይደል
symbol ወይ at ምልክት ወይ ጥያቄ ምልክት
እሺ፣ ወይ የዶላር symbol ምልክት አለው አንድ እሱን ከዛ ቁጥሮች አድርገህ እ በአጠቃላይ ስምንት digit መሆን አለበት እሺ እንደሱ አድርገህ ሞክረው ካልሆነ እደውልላችኋለሁ።
እሺ ደውልልን እሺ እሺ መልካም ምሽት